አስተልኝ የጥሪ ማዕከል እባክዎ ምን ልርዳዎት?
አዎ በእኛ በእኛ አቆጣጠር መነሻና መድረሻውን ሰዓት ለማወቅ ፈልጌ ነው የሆነ ትኬት ቆርጠን።
Okay እሺ። የትኬት ቁጥሩ አለዎት?
አዎ Q ወደ ኳታር ነው QR እሺ።
አስራ አራት ሀያ ስምንት
ቀኑን ለምን ነው የሚለው?
August eight
August ስምንት እሺ። አንድ ደቂቃ ይስጡኝ እሺ።
እሺ አባ
ነይ እንጂ እናት ይኸውልሽ ለሰው ነው የማስመዘግበው። ሳይመዘገብ ከመ- ሳይጨርስ ከመጣ ትቀይርለታለሽ።
ሄሎ ሳይጨርስ ወይ ከመጣ ይሰማል።
ትቀይርለታለሽ።
በጣም ይቅርታ መስመር ላይ ማስመዝገብ ስላልተሳሳትኩ።
አስማልክ ከመጣ ትቀይርለታለሽ። እሱ የመረጠው እንጂ ይዙ ማለት ነው።
ቼክ አድርጌልዎታለሁ። እ፣ አንድ አንድ ከአስር ኤኤም ነው የሚለው መረጠው ሰዓቱ ማለት ነው።
ካለ ትቀይርለታለሽ። ስምንት ስልሳ ስድስት ነው።
እኮ ሐሙስ ቀን በእኛ በሰዓት እንትን ይባላል።
ከደረሰበት ምዝገባውን አዎ አንድ ከአስር ነው አይደለም የሚለዎት?
አይመለስም።
አንድ ሰዓት ከአስር ይላል። አዎ።
አዎ ይሄም ማለት መቼ መሰሎት? እሮብ ዕለት ማታ ነው እሺ የሚበሩት። እሮብ ዕለት ማታ እ?
እሮብ ዕለት ማታ አራት ሰዓት ከአስር ላይ በረራው ይነሳል። I mean check-in ነው። እሮብ ዕለት ማታ አራት ሰዓት ከአስር airport ሲደርሱ ሮብ ዕለት ማታ አራት ሰዓት ከአስር ይበራል።
አ፣ no no no no check-in ነው እሱ check-in። airport መሄድ ያለቦት እሮብ ዕለት ማታ አራት ሰዓት ከአስር ነው።
Okay okay ሰባት ሰዓት ነው የሚበረው። እሺ Okay ሮብ ቀን ማለት ነው።
እሮብ ቀን ሰባት ሰዓት ሊት ሰባት ሰዓት ይበራል።
መርሃባ እሺ ሌላም ረዳውት ካለ Thank you በጣም አመሰግናለሁ።
ምንም ችግር የለውም። ስለደወሉ እጅግ እናመሰግናለን። በአገልግሎቱ ሀሳብ አስተያየት ካሉ አስቀምጡልን። መልካም ጊዜ ይሆንልዎ።
አይ thank you እሺ